ሄሎ
ሄሎ፣ ጤና ይስጥልኝ። ከኒር ነው።
ዋሽንግተን የህክምና ማዕከል ነው።
ኦኬ፣ ዋሽንግተን ነው።
እ።
ሲቲ ስካን ትሰራላችሁ እንዴ?
አዎ
እ፣ የት አካባቢ ነው ያላችሁት?
ቦሌ ከ- ሯንዳ።
ለጥቁር አንበሳ። ኦኬ፣ ለጥቁር አንበሳ የሚቀርብ ቦታ አለ ቦሌ ራውንዳ ብቻ ነው ያለው።
ነው? ሲቲ ስካን ስንት ነው ዋጋው? እሱን ለመጠየቅ ነበረ።
የምን ያን ኮንትራስት ብሬን ሲቲ
ሁለት ሺህ ሰባት መቶ ብር
እ፣ አምቡላንስም ያስፈልገዋል ፔሸንቱና ከነ አምቡላንሱ ስንት ይሆናል?
ሁለት ሺህ ሰባት መቶ ብር
ሁለት ሰባት መቶ። እሺ፣ እ።
እሺ፣ ታንኪዩ። መልሼ እደውላለሁ።
መልካም